ስትለምጂ ከሌላ ማዘን መጨነቁን መከፋቴን ትቼ ከሰው ተላመድኩኝ አንቺን ረስቼ ጡር ሰርተሽ በፍቅር ገፍተሽ እኔን ገላ ስተይን ጠላሁሽ ስትለምጂ ከሌላ ማዘን መጨነቁን መከፋቴን ትቼ ከሰው ተላመድኩኝ አንቺን ረስቼ አንቺ እንደገፋሽ እንዳወዳደቄ ሰው አልሆንም ነበር ባላሳልፍ ስቄ ሰው አልሆንም ነበር ባላሳልፍ ስቄ ቢሰማሽ ጸጸት መሽታለ ይቅርታ ሰው ገባ ከወዴ ላንቺ የለኝም ቦታ ሰው ገባ ከሆዴ ላንቺ የለኝም ቦታ ቱር ሰርተሽ በፍቅር ገፍተሽ እኔን ገላ ስተይን ጠላሁሽ ስትለምጂ ከሌላ ማዘን መጨነቁን መከፋቴን ትቼ ከሰው ተላመድኩኝ አንቺን ረስቼ በቃ በቃ ሸኘውሽ አንቺን በሰው ተካብሽ በቃ በቃ ሸኘውሽ አንቺን በሰው ተካብሽ አንቺን አጣው ብሎ ሆዴን ማይብሰብ ይዋል ይደር እንጂ ሰው ይተካል በሰው ይዋል ይደር እንጂ ሰው ይረሳል በሰው መተኪያ የሌለው ለእናት ሞት ነው እንጂ ወዳጅማ ብሄድ ይመጣል ወዳጅ ወዳጅማ ብሄድ ይመጣል ወዳጅ ጡር ሰርተሽ በፍቅር ገፍተሽ እኔን ገላ ስተይን ጠላሁሽ ስትለምጂ ከሌላ ማዘን መጨነቁን መከፋቴን ትቼ ከሰው ተላመድኩኝ አንቺን ረስቼ ዛሬ ስር ማወቀ ያንተ ራስሽ ግንዴ ዳግመኛ ላይ ወድሽ ጨከነብሽ ወዴ ዳግመኛ ላይ ወድሽ ጨከነብሽ ወዴ ዛሬ ስር ማወቀ ያንተ ራስሽ ግንዴ ዳግመኛ ላይ ወድሽ ጨከነብሽ ወዴ ዳግመኛ ላይወድሽ ጨከነብሽ ሆዴ ጡር ሰርተሽ በፍቅር ገፍተሽ እኔን ገላ ስተይን ጠላሁሽ ስትለምጂ ከሌላ ማዘን መጨነቁን መከፋቴን ትቼ ከሰው ተላመድኩኝ አንቺን ረስቼ በቃ በቃ ሸኘውሽ አንቺን በሰው ተካብሽ በቃ በቃ ሸኘውሽ አንቺን በሰው ተካብሽ በቃ በቃ ሸኘውሽ አንቺን በሰው ተካብሽ በቃ በቃ ሸኝ